hello ኤፍሬም፣ እንትን ሆኖብህ ነበር። እሺ disabled ሆኖብህ ነበረ።
እሺ ከፍቼ እልሃለሁ enabled አድርጌዋለሁ፣ ግን እንትን connection ኡ እያስቸገረ ነው። ምንም አያስነካውም።
አዎ እኮ መብራት ጠብቶ ድንገት hotspot በስልኬ ከፍቼ
በቃ እሺ። ወይ ካልሆነ አሁን disabled ስላደረኩልህ ራስህ ሞክረው። የተላከልን password እና user name አስገብተህ ማለት ነው። ካልሆነ ደውልልኝ። በዚህ ድጋሚ ገብቼ accept ታደርገኝና ሞክረዋለሁ። enabled ስላደረኩልህ አሁን ሞክረው ራሱ password ኡን በትክክል እሺ፣ እሺ፣ እሺ፣ እሺ